ጤና ይስጥልኝ ሁሉ ስፖርት በኮም ልብዶት
እንዴት ዋልሽ?
እግዚአብሔር ይመስገን።
አለ ዲፖዚት ላድርግ ትፈልጌ ነበርና ከዛ እዚህ ዲፖዚት ያለው ቴሌብር የሚል ጠፍተዋል። ቴሌኳሽ እና ሌላ ነው ያለው።
አዎ ቴሌብር የለም አሁን ለጊዜው። ዲፖዚት ከሆነ የፈለጉት ሌላ ቁጥር ሰጡትና በዛ አማራጭ ተቅመው ዲፖዚት አድርገው እኛ ደግሞ ወደሱ ዲፖዚት እናደርግሎታለን ወደ እርሶ።
Okay ቴሌብር ንግድ ባንክ
በቴሌብርም በንግድ ባንክም በፈለጉት አማራጭ
እሺ።
Hello።
ወይ እየሰማሁሽ ነው።
እሺ ቁጥር ምን ንገሪኝ።
ቁጥሩን ንገሩት።
እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አምስት ስድስት ስድስት አሁን ወደዚህ ላስገባ ቴሌብር ነው። ከዛ በኋላ ወደዚህ ወደ ቴሌብር ያስገቡና እም፣ እ፣ ያስገቡበትን screenshot የሁሉ ስፖርት ስልክ screenshot ኡን?
ቁጥር እም፣ እና ስሞትን አድርገው ቴሌግራም ላይ ነው የሚልኩልን።
ቴሌግራም ላክልሽ።
አዎ ስሙ ፍትሐ አምላክ ማርዬ ነው የሚለው።
እሺ
ይዘውታል። የቴሌግራም አዎ፣ ስልክ- ይዘዋል።
ስልካችንን ያውቁታል።
አዎ አዎ፣ እሺ እዛ ላይ ቴሌግራም ነው። አዎ እዛ ላይ ነው። ሁሉንም አሟልተው ይላኩ። screenshot ማድረግ እንዳይረሱ።
እሺ ምን እሺ